ጤና ይስጥልኝ አለቃዬ
አቤት ጤና ነው። ሄሎ
ሄሎ ጤና ይስጥልኝ አሪፍ ዳዊት ነኝ ባኮት የምንለዳው
ከጌም ወደ ቴሌብር ገንዘብ ብሎ እያረፉ ገንዘቡን ከጌም ወጥቷል። ቴሌብር ደግሞ አልገባም።
ባኮትም ስሞትን ይንገሩኝ
የቴሌብር ስም
No no የእርሶን ስም ይንገሩኝ
አሚን ሼህ አሚን ሼህ
አሚን ሸህ ነው ያሉኝ አሚን ሼህ አብዲ
አሚን ሸህ አብዲ እሺ ከ- ከየት ወደ የት ሲያስተላልፉ ነው እንደዛ የሆነቦት
ወደ ቴ- አሪፍ ፔ ወደ ቴሌብር
ከአሪፍ ፔ ወደ ቴሌብር
አዎ እሺ ከ- ከ- በ- ከጌም ተጫውተው በክዊክ ብር ወይ በቤቲንግ አፕ ነው ወይስ ቀጥታ ከአሪፍ ፔ ወደ ቴሌብር ሲያስተላልፉ ነው አይ ከጌሙ ውትደው አሪፍ በይ ስ- ስነካ ውትደው ሲያደርግ ገንዘቡ ከኔ ጋር ወጥቷል። ባ
እሺ እ፣ ጌሙ የጌሙ ወይም የቤቲንግ የተጫወቱበት ስም ምንድን ነው? በጃምቦ ነው? በክዊክ ብር ነው? በምን ላይ ነው የተጫወቱት?
አይ በቻባ አይደለም በአሪፍ በይ ነው።
እሺ ገብቶኛል። ደንበኛችን በየትኛው በየትኛው betting እ፣ site ላይ ነው ሲጫወቱ ያጋጠሙት?
ስፖርት
ክዊክ ብር፣
ቱ ኤክስ ስፖርት ኤክስ ስፖርት። እሺ እሺ ደንበኛችን so ወደ ቴሌብር ሲያስተላልፉ አ፣ ወደዛ አላስተላልፋሉት
አይ ቾግስ ስፖርት ሆኜ አሪፍ ፔ ሲነካ withdraw ለ- withdraw ሲያደርግ ወጥቷል ገንዘቡ። ቴሌብርንም ሲቢ ብርን አልጠየቀኝም።
እሺ አ፣ ምን ያህል ነው ብሩ?
ሶስት መቶ ብር
እሺ ሶስት መቶ ብር። እሺ screenshot ኡ አሉት አረግቻለሁ። ወደ ቴሌግራም ነው የላኩ።
በቴሌግራም?
አዎ
እሺ የቴሌግራም በማ በሚል ስም ነው?
አ?
ማን ማን ነው የእርሶ ስም ማን ነው? ማን በሚል ስም ነው በቴሌግራም የላኩልን?
ያ ዘጠና ሁለት ቤቱ
ማለቴ የ user name ኡ
user name ማሜ ማሜ ቢኬ ነው የላኩት። user name ቴሌግራም user name ማሜ ቢኬ ነው የተጻፈበት።
የምረዳውት ነገር አለ ደንበኛችን?
አ?
ይሄንን መዝግቤለታለሁ። ሌላ የምረዳውት ነገር አለ?
አይ ያ ብቻውን አስተካክልልኝ።
እሺ ስለ ደወሉ እናመሰግናለን። አገልግሎቴ ላይ ከሚሰሙት ድምፅ በኋላ ሀሳብ አስተያየቶን ያስቀምጡ። መልካም ምሽት።
ከስንት ቀን
እ፣ team ኦቻችን በተቻለ ፍጥነት እ፣ ያስተካክልልዎታል። check ላኩት?
አድርገው።
ወደ ዘጠኝ ሰዓት አካባቢ ነው የላኩት ከወደ ቴሌግራም።
እሺ እሺ። መልስ እንሰጥበታለን። አ፣ ወደሚመለከተው ክፍል አስተላልፍልዎታለሁ።
አያስተላልፍ ነው እንግዲህ ነው።
እሺ እሺ። ደንበኛችን ስለደወሉ እናመሰግናለን። መልካም ምሽት።
እሺ እኔም አመሰግናለሁ።